ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ dot org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 16 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ የካቲት 17 ቀን 814 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ? ሬዲዮ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ ቅጽ 45 ቁጥር 3 የካቲት ወር 2012 ዓ.ም እትም አገራችን የምትገኝበት የቀውስ ሁኔታና መፍትሄው በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ከወለጋ ሸሽተው በግዳ ቦምሳ ወደምትባለው አርሲ የተጋዙት ተፈናቃዮች የሚያስተናግዳቸው ጠፍቶ ዛሬም በተነገረም ከወለጋ ሸሽተው በግዳ ቦምሳ ወደምትባለው አርሲ የተጋዙት ተፈናቃዮች የሚያስተናግዳቸው ጠፍቶ ዛሬም በከፍተኛ ችግር ውስጥ መሆናቸው ተነገረም። ከጥቂት ሳምንታት በፊት ከወለጋ ከአሸባሪዎች ሸሽተው ወደ አዲስ አበባ መጥተው የነበሩ የአማራ ተወላጆች ለከተማው መጥፎ ገጽታ ታመጣላችሁ በሚል በግድ ታፍሰው ወደ አርሲ ቢወሰዱም ተቀብሎ የሚያስተናግዳቸው በመጥፋቱና ችግር ላይ በመውደቃቸው እንደገና ወደ አዲስ አበባ መመለሳቸው ይታወቃል። ተፈናቃዮቹ ከብዙ ችግር በኋላ መጠለያ ተሰጥቷቸው ከነበረው ከጃን ሜዳም በአዲስ አበባ ፖሊስ ተገደው ወደ ደብረ ብርሃን መወሰዳቸውና ከዛም ተቀባይ በማጣታቸው እንደገና ወደ አዲስ አበባ መጥተው ለሁለተኛ ጊዜ ወደ አቦምሳ አርሲ ተግዘዋል። ሕፃናት፣ ሴቶችና አዛውንቶች የሚገኙባቸው ወደ ሶስት መቶ የሚደርሱ ተፈናቃዮች የሚላስ የሚቀመስ የሌላቸው ሲሆን ለሞትና ለበሽታ ሊዳረጉ ይችላሉ የሚል ስጋትም ተፈጥሯል። ለዜጎች ጉድያ፣ ችግርና እንግልት ሐዘኔታና ደንታ የሌለው ዘረኛው የኮሎኔሉ አገዛዝ ተፈናቃዮችን ችላ በማለት ከፍተኛ ወንጀል እየፈጸመ ይገኛል። በሌላ በኩል በወለጋ በአማራ ተወላጆች ላይ ግድያውና አፈናው የቀጠለ መሆኑን መረጃዎች ይጠቁማሉ። ቅዳሜ የካቲት 12 ቀን በወለጋ በዳርጌ ጃርቲ ወረዳ ለገበያ የወጡ አራት የአማራ ተወላጆች ትጥቅ ይዛችኋል በሚል በአካባቢው ፖሊስና የጸጥታ ኃይሎች ታፍነው የተወሰዱ መሆናቸው ታውቋል። ዘመዶቻቸው እስከ ዛሬ ድረስ መዳረሻቸውን ሊያውቁ አልቻሉም። የኦነግ አሸባሪዎችን በመመልመል በማደራጀትና በማስታጠቅ ከፍተኛ ሚና ያላቸው የኦሮሞ ብልጽግና ባለስልጣኖች በአማራ ተወላጆች የሚያካሂዱትን ግፍ አጠናክረው ቀጥለዋል። በደቡብ ወሎ በታንታ ወረዳ አጅባር ከተማ በስልጠና ላይ የነበሩ ሀያ የፋኖ አባላት በወረዳው የብልጽግና ባለስልጣኖች የታሰሩ መሆናቸው ታውቋል። የታሰሩት ፋኖዎች በስልጠና ላይ ከነበሩ ሶስት መቶ ፋኖዎች መካከል ሲሆን የታሰሩበት ምክንያት በወረዳው የሚገኙ ወጣቶችን ለፋኖ እንቅስቃሴ ይመለምላሉ፣ ያስተባብራሉ በሚል እንደሆነም ተነግሯል። የፋኖ አባላት የታሰሩት የአካል ብቃት እንቅስቃሴ በሚያደርጉበት ቦታ ሲሆን እንዲታሰሩ ትዕዛዝ የሰጡት የአካባቢው ያገዛዙ ተወካዮች የሆኑት የወረዳው አስተዳዳሪና የወረዳው የጸጥታ ዘርፍ ኃላፊ መሆናቸውን ምንጮች ገልጸዋል። በወልቃይት ጠገዴ የወደሙ መሰረተ ልማቶችና ተቋሞች ግምታቸው ከፍተኛ እንደሆነ ተነገረም። የትምህርት ሚኒስቴር ባደረገው ጥናት ብቻ በዞኑ የሚገኙ 52 ትምህርት ቤቶች ሙሉ በሙሉ ሲወድሙ 152 ትምህርት ቤቶች በከፊል የወደሙ መሆናቸው ታውቋል። በአጠቃላይም ከዞኑ 134743 ተማሪዎች ከትምህርት ገበታቸው ውጪ ሆነዋል ተብሏል። ሌሎች የአገልግሎት ሰጪ ተቋማት የወደሙትን መሰረተ ልማቶች ዘርዝሮ ባይገልጹም ከፍተኛ እንደሆኑም ይገመታል። በተያዘ ዜና የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት አስመላሽ ኮሚቴ ወደ አዲስ አበባ የመጣው በራሱ አነሳሽነት እንጂ በአገዛዙ ጥሪ እንዳልሆነ የኮሚቴው መሪና የዞኑ አስተዳዳሪ ኮሎኔል ደመቀ ዘውዱም ለዜና ተቋሞች በሰጡት ማብራሪያ ገልጸዋል። ኮሚቴው በአዲስ አበባ ከአገዛዙ ተወካዮች ጋር በተለያዩ ጉዳዮች ላይ መወያየታቸውን ገልጸው ከፌዴሬሽን ምክር ቤት ስለ ወልቃይት ሕዝበ ውሳኔ ያቀረበውን ሀሳብ ኮሚቴው ሆነ የወልቃይት ሕዝብ እንደማይቀበለው ተናግረዋል። በወልቃይት ሕዝበ ውሳኔ እንደማናካሄድ መላው የአማራና የኢትዮጵያ ሕዝብ ማወቅ አለበት ያሉት ኮሎኔል ደመቀም ወልቃይት በወያኔ የተወሰደው በሕግ አግባብ ሳይሆን የሕዝብ መብት ተጥሶ ብዙ ባላበቶች ተገድለውና ነዋሪው በግዴታ እንዲሰደድ ተደርጎ ስለሆነም በሕገ መንግሥት መሰረት የሚለውን አንቀበለውም ከማለታቸውም በላይ ወልቃይት በሕዝበ ውሳኔ ለጨረታ አውጥቶ የምንደራደርበት ጉዳይ አይደለም ብለዋል። ውሳኔውን ልባት ሊያገኝ የሚችለው በፖለቲካ ውሳኔ ነው ካሉ በኋላም አካባቢው እንደ ማንኛውም የኢትዮጵያ ግዛት በጀት ሊመደብለትና የወደሙ መሰረታዊ ልማቶች መልሰው ሊገነቡ ይገባልም ብለዋል። ከወያኔ ጋር መደራደር የጀመረውና በወያኔ ሕግ አራዊት የሚመራው አገዛዝን መለማመጥ ምንም ለውጥ ያመጣል ተብሎ አይጠበቅም። ከአንድ ሺህ አራት መቶ በላይ የሆኑ የኤርትራ ስደተኞች ወደ ጊዜያዊ መጠለያ ጣቢያ የተዛወሩ መሆናቸው ተነገረም። ከሰኔ 21 ቀን 2013 ዓ.ም ጀምሮም ከትግራይ ወጥተው በዳባት ወረዳ በሚገኙ በሶስት የህዝብ ተቋማት ውስጥ ተጠልለው የቆዩ እነዚህ ኤርትራውያን ስደተኞች በሰሜን ጎንደር ዞን አዲስ በተሰራው ዓለም ዋጭ ጊዜያዊ መጠለያ የተዛወሩ መሆናቸውን የስደተኛና ተመላሾች አገልግሎት ማዕከል ገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም። መታወቂያ መጠሪያዬ እናት ኢትዮጵያዬ መታወቂያ መጠሪያዬ እናት ኢትዮጵያዬ በሰበብ አስባቡ ከቀየው ለራቀው ከዚህ መጡ ጭራሽ ማየት ለማይወደው በደስታችን ላይ ቀኑ ለሚበራው ሰላምሽን እንጂ ክፉ አያሰማው መታወቂያ መጠሪያዬ እናት ኢትዮጵያዬ መታወቂያ መጠሪያዬ እናት ኢትዮጵያዬ ገዳይ ገዳይ ብሎ ወገን ያዜመለት ሀገራት ፉንጂ ጠብቆ ከጠላት ጀግና ሊሆን ወንድሙን ገሎ ጥሎት ከረስቶሽ ሌላው ሙከራ መስበል መታወቂያ መጠሪያዬ እናት ኢትዮጵያዬ መታወቂያ መጠሪያዬ እናት ኢትዮጵያዬ ኦሮሞን ኦሮሞን ሲከፋው አሁን ተነካው አማራን አማራን ሲከፋው አሁን ተነካው አማራን ሲከፋው
በርኖስ ሳይገዙ ካባ ቀደም ተከተልን ለመስተኛውን አንገብጋቢውንና ሌላውን ለይቶ ማወቁ ጠቀሜታው ከፍተኛ ነው። በርኖስ ሳይገዙ ካባ እንዳይባልብን ብቻ ሳይሆን ሊጎዳን ከሚችልም ስህተት ለመራቅ ነው። ዋናውን ችግር ማየቱ ተስኖን በሆነ ባልሆነው እንዳንዳክር በሚልም ነው። ገዢዎች በፕሮፓጋንዳና ውሸታቸው እይታችን ወደ ምስራቅ መሆን ሲገባው ወደ ደቡብ ሊያደርጉት ሁሌም ይጥራሉ። ውስጣዊ ወይም የሀገር ውስጥ ችግር ሲመጣባቸው ደግሞ ሕዝብን በብሔረተኝነት አቅጣጫ ቃኝተው በዙሪያቸው እንዲሰለፍና ታዛዥ እንዲሆንም ያደርጋሉ። የሚታወቅና ሁሌም የታየ ነው። የሕዝብን ትኩረት ወደ ውጭና ወደ አልባሌ ጉዳይ ላይ ማድረግ በኢትዮጵያ ከሕዝብ ደህንነትና ከሀገር አድን ስምሪት አንጻር ዋና ዋና ጥያቄዎቹን ዘረኞቹ በመሸፋፈን ከተሰማሩ ትንሽ ቆይተዋል ብንል ትክክል ነው። በስልጣን ላይ ያሉት ዘረኞች ለምሳሌ ማን የደንቢዶሎ አማራ ተማሪዎችን እንደጠለፈ ጠንቅቀው ያውቃሉ። ምን እንደደረሰባቸውም እንዲሁ ያውቃሉ። ተማሪዎቹን ለማስፈታት ተገቢውን እርምጃ እንዳይወስዱ አጋቾቹ ወዳጆቻቸው ናቸው። ሁሉም ከዚያው ከጠባብነትና ዘረኝነት ምንጭ የተቀዱና ተቀናጅተውም የሚሰሩ ናቸው። ሹሙ ለቡራዩ ነፍሰ ገዳዮችና ለሌሎቹም መንጋዎች ምን ያህል ጥብቅና እንደቆመ የታዘብነው ነው። ጅራፍ ራሱ መጥቶ ይጮኻል እንዲሉ ገዳዮቹ ሰለባንን ብለው ሲያወናብዱ ግን አብሯቸው መንጫጫቱንም ሰምተናል። ላለው የሰላም እጦትና የወንጀለኞች ጭፈራ ዋናው ተጠያቂ ዘረኞቹን ጋብዞና አቅፎ ያሰማራቸው አገዛዙ ነው ብንልም ሁሉም እንደሚያውቀው ባለሜንጫውንና ኦነጎቹን በቁጥጥር ስር ማዋል ቀውሱን ይገታው ይችል ነበር። ግን ሹሙ እጁን በእጁ ሊቆርጥ የሚጠበቅ አይደለም። በመሆኑም ዋናው አቋሙ ማደናገርና የሕዝብን እይታ አቅጣጫ መቀየር ሆኖ አለ። ሕዝብን ሳያማክር ስልጣኑን ሁሉ የራሱ አድርጎ በኢትዮጵያ የነገ ይዘት ላይ በራሱና ለጠባብነቱ በሚያመች መንገድ ውሳኔም እየሰጠ ነው። አቅሙም ዝግጅቱም ከቶም በሌለበት አራት የሥራ ቋንቋዎች ብሎ በራሱ መወሰኑ ምንስ ጠቀሜታ ይኖረዋል? ያለውን ዘረኝነት ለማዳከምና ለማጥቃት መፍትሄው ይህ ነው ወይስ በሽግግር ሂደት ዴሞክራሲያዊ ስርዓትን መመስረት? ፍየል ወዲህ ቅዝምዝም ወዲያ ፖለቲካ መጨረሻው ሁሌም ውድቀት መሆኑ ምንም ጥርጥር የለውም። የወያኔው ኮሎኔል ደግሞ ወደ ፋሽስትነት ሸርተት እያለ መሆኑ ሕዝብ ጠርጥሯል። ጠላቶቹ እስከ ምርጫው ባለው ጊዜ ካልሸኙት መጨረሻው ወደ አምባገነንነት መጓዙ አይቀሬ ነው። ውሸታም አገዛዝ፣ የውሸት ፋብሪካ በሀገር ሁሉ ያስፋፋል። ቀጣፊዎች ይፈለፈላሉ። መተማመን ጠፍቶ ድንብርብር ሲበዛም አምታቾችና ወስላቶች ገበያው ይደራላቸዋል። የሀገርን ታሪክ በራርዘው በአዲስ ይጽፋሉ። ታጋዮቹ መጻሕፍት ሆነው ታሪክ ሲሰሩ እነሱ አንገት ደፍተው እጅ ሰጥተው ታሪክና ሌላም ሲማሩ የነበሩት አይነቶቹ የመድረክ አባወራዎች ይሆናሉ። ሀያ ሰባት ዓመት ወይኖ የነመለስን ጫማ ጠራጊ የነበረው ማፈሪያ ሁሉ ዛሬ ተረኛ ሆኖ በለስ ቀናኝ ብሎ አዲስ ታሪክ ይጽፋል። ወያኔን ታገልኩ፣ አኖሌ ሐውልትን አቆምኩ፣ አማራው፣ ጋሞ ወዘተ በተከታዮቼ ሲጠቁ አላየሁም፣ አልሰማሁም አልኩ ይለናል። ሹሙ ካረጀ ጣቃ በበለጠ ይቀደዳል ብንል ማጋነን ወይም መሳደብ አይሆንም። የሀገርና የሕዝብ መሰረታዊና አንገብጋቢ ጥያቄ ዴሞክራሲ ሰፍኖ ሕዝቡን የሚያገለግል ስርዓት እውን እንዲሆን ነው። በኢትዮጵያ ያሉት ኃይል ማመንጫ ግድቦች የሕዝቡን እና የሀገራችንን የመብራት ኃይል እጥረት ሊያስወግዱ ሆነው ሳለ እስካሁን አልሆነም። የአባይ ግድብ በሚል ከግብፅም ከሌሎችም ግብግብ መግባቱ ጊዜው አለመሆኑ ግልጽ ነው። የሀገርን ሉዓላዊነት ያስረከቡት አገዛዞቹ ሆነው ሳለ ባገኙት አጋጣሚ ሁሉ ኢህአፓን መክሰስ ይቀናቸዋል። በተጨባጭ ኢህአፓ ለኢትዮጵያ ሉዓላዊነት በመቆሙ ይህ ነው የማይባል ችግርና ጥቃት ደርሶበታል። በአጼው ዘመን ጸረ አሜሪካ፣ ጸረ ኢምፔሪያሊስት አቋሙን በመያዙ እስከ ዛሬ የዘለቀን የአሜሪካን ጠላትነት አትርፏል። በደርግ ዘመን የሀገር ሉዓላዊነት ለሶቪየት ኅብረት ሲሰጥ ተቃውሞን ቀጠለ እንጂ ለኩባም ለሞስኮብም ሲሰግድ አልታየም። ሶማሊያም ለምዕራብ ሶማሊያን ግንባርና ግዛት ዕውቅና ፈርሙልኝ ስትል እምቢ በማለት አቋም ያዘ እንጂ እንደ ወያኔ እሺ ብሎ አልፈረመም። በጣና በለስ ግድብ ግንባታ ጊዜ ከጣሊያኖቹ ግጭት የተፈጠረው በግድብ ግንባታ ውዝግብ ሳይሆን ወደ ነጻ ወዳልነው ግዛት መንገድ መስራት ሲጀምሩ ነው። ይህን ግጭት በውይይት ሮማ ከተማ በተደረገ ስብሰባ ፈተነው። ኩባንያው የግድብ ስራውን ቀጥሎ ወያኔ ሲገባ ስራውን አስቆሞ የግድቡን ስራ ቁሳቁሶች ሁሉ ወደ ትግራይ ከማጋጋዙ ባሻገር በቤኒሻንጉሎችና ሰፋሪ አማራዎች መካከል ግጭትን ቀስቅሶ ስራውን አደናቅፎ ቆይቷል። የአባይ ግድብ ሲባልም ግብጽ ለግንኙነት ያደረገውን ጥረት ድርጅቱ ሳይቀበል የቀረ ሲሆን የግንቦት ሰባት ቡድን መሪ በራሱ ቃል እንዳመነው በሻዕቢያ በኩል ግማሽ ሚሊዮን ዶላር ከግብጽ ተቀብሏል። ሹሙ ለስልጣን ሲበቃም ለግብፁ አልሲሲ ወላሂ ብሎ የሚጎዳችሁን አንሰራም ብሎ ሲምል ሲገዘት ያጋለጠውና ያወገዘው ኢህአፓ ነው። የሚፈልጉትን ሻጠር ግንቦት ሰባት የሚፈጽምላቸው አለመሆኑን ሲረዱ ግብጽ ጥቅሟን ለማስጠበቅ በተደጋጋሚ በቀጥታም በእጅ አዙርም ኢህአፓን ለመገናኘት ያደረገችውን ጥረት እና ሙከራ ድርጅቱ አልተቀበለውም። ዛሬም የአባይ ግድብ ድርድርን ለግብጽ ወዳጅ ሰጥቶ ብልሽትሽቱን ካወጣ በኋላ ሉዓላዊነትን ጠበቅኩ በዚህ ጉዳይ ለሚለው መመጻደቁ ማን ላይ ቆመሽ ማንን ልታሚ የምንላቸው ከመሆኑ ባሻገር ከሃዲውን አገዛዝ ሌላ መልክ ለመስጠት የሚካሄድ የተቀናጀ ቲያትር ነው እንላቸዋለን። በኢንጂነር ስመኘው ግድያ ማን ከግብጽ ተባበረ፣ ለምንስ ተደፋፈነ ብንል መልሱን በግልጽ እናገኘዋለን። በሀገራችን ግድብ ሞልቷል። ለአባይ ግድብ አዋጡን ተው ያልነው ያው ገንዘቡን ሊበሉ እንጂ ወያኔ ይህን ግድብ ለመስራት ምንም ፍላጎት እንደሌለው ስላወቅንም ነው። እንዳልነው የመለስ ሜቴክ ቢሊዮን ገንዘብ በልቶ ግድቡን ቀጥ አደረገው፣ ስራውን ከሞላ ጎደል አስቆመ። አሁንም በቶሎ ጨርሱልኝ ልመና ግድቡ ይጠናቀቃል በተባለው ጊዜ ብሎ መገመቱ ሞኝነት ነው። ለምንስ አባይ አባይን በሚል በጸረ ግብጽ ስምሪት ሲደፍቁ ማየት ተገደን? መልሱ ግልጽ ነው። የውጭ ጠላት በመፍጠር የህዝብ ትኩረት ከሽግግሩ ከደንቢዶሎው ከዘረኝነቱ ዞር እንዲል ነው። ሹሙ ከስሯልና አገር ወዳድ የሚል ታፔላ ሊለጠፍበት ነው። የደርግና ወያኔ ርዝራዦች እርቃናቸውን ከወጡ በኋላ ከውድቀታቸው አልማር ብለው ዛሬም ገዢውን ቡድን ሊቀባቡ እየሞከሩ ናቸው። ወያኔም ያን ሁሉ ወንጀል ጥፋቱን የረሳንለት መስሎት የአባይ ውሃዎችን ሉዓላዊነታችን ሹሙ ለአሜሪካ ግብጽ አስረከበም ሲል ማድመጥ ተገደናል። ድሮስ ከመጀመሪያውስ ኢትዮጵያን የባዕድ ጥገኛ ያደረጋት አንዱና ዋነኛው ወያኔ አልነበረምን? ከኢህአፓ ውጭ ማንም ቢሆን ማን ለኢትዮጵያ ሉዓላዊነት ቆምኩ ሊል የሚችል ኃይል የለም። ዛሬ ታዲያ የከሃዲ መንጋ ግልብጥ ብሎ ኢህአፓን በክህደት ሊከስ ሊወነጅል ሲቃጣ ማየቱ በሐቅም ይሰቀጥጣል። ከሶማሊያ ጋር ማን ተፈራረመ ተረዳዳ? ወያኔ። የጦር መሳሪያ ግዥን ሰርዞ ለዚያድ ባሬ ማን ጠቀመ? አሜሪካ። ህዝብን በማፈን ማን አገራችንን ተከላካይ ጦር አልባ ሊያደርግ ተነሳ? ደርግ ራሱ። ማን ዚያድ ባሬን ጦር ገጥሞ መስዋዕት ሆነ? የኢትዮጵያ ህዝብ። በጣም የሚያስገርመው ደግሞ ካራመራ ላይ ድል ያስገኘው ፋሽስቱ ኮሎኔል ነው በሚል ዛሬም ባርነትን መርጠው ሊያወድሱት የሚጠሩትን ውሽልሽሎች ስንሰማ ነው። ምኒልክ በህዝቡ ብቻ ተመክቶ የሶማሊያን ሳይሆን የገዘፈውን የጣሊያን ጦር ያሸነፈ እንጂ ድክመቱን በነ ኢህአፓ ለምሳሌ ወይም ሌሎች አሳቦና ከጉድ አውጡኝ ብሎ መስኮብንም ደቡብ የመንንም ኩባንም ለምኖና እግረ መንገዱን ኢህአፓን ጨፍጭፎ በስልጣን የቆየ ወይም ድልን ያገኘ አልነበረም። የወያኔም የሹሙም የወደቀው ፋሽስት አጫፋሪዎች ቅንጣት ለከትና ይሉኝታን የማያውቁ መሆናቸውን ካወቅ ካወቅን ጊዜ አልፏልና አንደነቅም። ውድቀታቸውንና ችግራቸውን በድርጅቱ ላይ ለማሳበብ መጣራቸው ከንቱ ልፋት ነው። ወታደራዊ ችሎታን ያጡት ተሻጥረው ሳይሆን ተደናቁረውና ከቤተ መንግስት በሩቅ ርቀት ውጊያ ሊመሩ በመጣራቸው ነው። የቆላ አፈር ቀምሶ የደጋ እህል ዝሩበት ይል ነበር የተባለው ግብስ ኮሎኔል ሆነ አገርን ከጠዋቱ የካዱ ጠባቦችና ገንጣዮች ናቸው ኢትዮጵያን የጎዷት ያዋረዷት የቦረቦሯት እንጂ ሕይወቱን የገበረላት ኢህአፓ በገፍ ሞተላት እንጂ ቅንጣትም መቼም ሲጎዳት አልታየም። በአባይ ጉዳይም ዛሬ የሉዓላዊነት ጠበቃ ነበርን ነን ባዮች የኢትዮጵያን ጥቅም ለባዕዳን አረብ ተባለ አሜሪካ የሸጡ ከሃዲዎች ናቸው። የግብጽ ቅጥረኞችና ዘመናዊ ባንዳዎች ናቸው። ሐቁ ይህ ነው። የኢንጂነር ስመኘው ገዳዮች ይጋለጡ። የደንቢዶሎ አማራ ተማሪዎችን ያገቱና ያሳገቱ ለሕዝብ ፍርድ ይቅረቡ። ድል ለኢትዮጵያ ሕዝብ። የኢትዮጵያን ሉዓላዊነት የሚያስደፍሩ ሁሉ ይወገዙ።
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ሕዝብ ዘንድ የጥቁር ሕዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ሕዝቦች ምንጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት የአድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስጊ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን የአጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት ስልሳ ስድስቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዴሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስቷል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ የአጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የየካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምፃቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሺህ ክሮች ተጋምደው ለሺህ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቷ አብዮት ዋናና መሰረታዊ የሆነው የህዝብ ጥያቄ ዴሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማህበራት ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የየካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጥጠው ይኸው እዚህ ደርሰናል። ለ27 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ ሦስት ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናቅፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ የኦህዴድ የበላይነት መጠናከር፣ በአንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ሕልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በሀገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በዕድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቅርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመት በታች የሆኑ ድሀ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ከአንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የእነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በስልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት ሁለት ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና አፈናዎች፣ ለእምነት ተቋሞች መቃጠል፣ ለምዕመናን ግድያዎች፣ ለሕገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በሕዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የሕዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማሰማራት ከሰማንያ ስድስት በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብዬው ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንደ አሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ሕዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የሕዝብን ኑሮ በሚያውኩበት ሁኔታ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ የሕዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚብሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ሕልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የሕዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሺህ ክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከሰማንያ በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብትበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ሕግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብዬውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቆሩንን ደጋፊዎቹ ከሚያቀነቅኑት የሽግግር አይነት በጣም የተለየ ነው። ላለፉት ሁለት ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናቅፏል። ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ የአንድነት መንግስት፣ የአደራ መንግስት ወዘተ ከሚሉት የተለየ ነው። ብዙውን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። አምባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሦስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይ ሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በእርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ሕገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት በህብረተሰብ ውስጥ ሰላምና እርቅ እንዲሰፍን እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን በአንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት፣ ወዘተ ያሏቸው ብሔርና ብሔረሰቦች በአንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት በአንድ በኩል የእነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ የመኖር ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ ለሀያ ስምንት ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በሕገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ፣ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አሰያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት ዕድል የመነመነ ነው። የአገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የሕዝብን ነጻነት ለመጠበቅ የሕግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ሕዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ሕዝብን ሊበድሉና ሊጨቁኑ እንደሚችሉ የሀገራችንም ሆነ የሌሎች በርካታ ሀገሮች ተሞክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በሀገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለሕዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የሕዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በሀያ ሰባት ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት ሁለት ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በእርግጥ ጽንፈኛ ብሔረተኛነት በነገሰበት የእኛ የሁላችንም ከሚለው ይልቅ የእኔ፣ የቡድኔ ወዘተ የሚለው ስሜት በበረታበት፣ ልዩነትና ጥላቻ መድረኩን በያዙበት፣ መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጩን ሁኔታ ምንነት መገንዘብን፣ ልበሰፊ መሆንን፣ አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን፣ ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የእርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የሕዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት በአንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች፣ አለች፣ ትኖራለች።
ከልቦነ ፋሽስቶ ያጎደበት ዛሬም ለቆጠኞ ይንበረከክ የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ምርክ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ቀድሞ ለፋሽስቶ ያጎደበት ዛሬም ለቆጠኞ የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ምርክ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየን። ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት፣ በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነትህን ጠብቅ ለአገር ተሰውተህ ተማመን በሕዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረግ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በተላው ይሸሻል። ካልታመመ መቀር ጤናው ካልተነካ ወሸንፈር ላይ ቆሞ ማንም ሰው አይረካ። ትግሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀሻብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሩ እንደ ሰው ሰው ሆኖ ይኖር በሀገሩ
Yeah, I'm gonna